ጤና ይስጥልኝ። ትምህርት ቤት ቤቴን የት ልርዳው?
ወደ ቴሌ ብር ብሬ ልኬ ነበር አልገባልኝ።
በዚህ ስልክ ነው
ኧረ ነው ዜሮ አስራ አንድ
ዘጠኝ አስራ አንድ
ሀያ ዘጠኝ እሺ
ሀያ ዘጠኝ ሰላሳ ሰባት እሺ
አስራ ስድስት
ስንት ብር ነው?
አምስት ሺህ እሺ አንዴ ጠብቀኝ። እሺ አምስት ሺህ ብር ቴሌብር account አስራ አንድ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት ነው።
አዎ እሺ confirm አድርጌልሃለሁ። ገብቶልሃል። check አድርገው።